ስንት ነው ዋጋው?
ሄሎ ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
MRI ፈልገን ነበር። አዎ
እ?
የጭንቅላት የጭንቅላት
አቤት እ እ አይ ስልኩ ያቅ ምን አልሽኝ? እ ቆይ ዶክተሮችን ጠይቄ ቆይ ለዚህ- ቆይ እስቲ እንትን ልበልሽ ቆይ ሄሎ ምንድን ነው ያልሽኝ? እስኪ ታዘዘ እስኪ ታዘዘ ቆይ ብ-
ሄሎ ከየት ነው? የት ነው የደወሉልሽ? ሄሎ የት ነው የደወሉልሽ? ዋሽንግተን ነው? brain MRI ነው የሚሉት። አዎ ኮንትራት ምን ነው? እ? ቆይ እስኪ ቆይ ደግመን እንደውልልሻለን።